ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ ማህሌት ኖት?
ነኝ ማን ልበል እ፣ ከ We Plus Solution ነበረ እና ምደውልሎት እ፣ ባለፈው ሳምንት እ፣ እርስዎ ጋር ሄደን አውርተኖት ነበረ እና
እ፣ እ፣ እና register ሙሉ register ስላላረጉ ሙጅ- እ፣ register እንዲያደርጉ ነበረ እና
እሺ Play Store ላይ We Plus Solution Provider የሚለውን አውርደው ወይ ካልሆነም እኛ በ text እ፣ link ኡን እልክሎታለን በዛ register እንዲያደርጉ ነው። እሺ አመስ- እሺ እሺ፣ thank you። መልካም ቀን።
እ፣ እሺ፣ እናመሰግናለን።